ረጁ እጁ ረጁ እጁ ረወረባቦ ረወረይ መኒ እንዴት ነው ላይ ተንሳ አንባት ሰልሲ ዘልቁ ይታያል አይን አይገልም መስሎሃል የወዳጅ ሐዘን ሆነህን ሆነሆን ደሴ ግራር እንጂ አበቅልም ጥድ ፍቅር ለመጨረስ ያልታደልኩትን ሆነፎን አንተ ጌታ ልጅ መሰረተ ጌታ ዘርህ የታወቀ የብኔ ብኔ ሌሊት አላገኝ ቀን አይጥልህ ተኔ ሆነ ሆን ሚስት ጠይቁልኝ ሚስቲቱን በሰው ባሏ ልቤን ወስዶ የታደረሰው ሆነ ሆን ሆነንን እንዴነንዴን ዛፍ ያጣ ጉሬዛ አደን ያበረረው የማትሆነኝ እንደው ልቤን ተው ልበለው ሆነ ሆኔ እንዴነንዴንህ እንዴነንዴንህ ወተት በጨለማ ታበላሻላችሁ ቀን እንዲገፋል ምን ላሳያችሁ ሆነ ሆነ ጎጃምና ጎንደር ማዶ ለማዶ ነው ፍቅር አለ ቦታው አባ ጭጓሬ ነው ሆነ ሆየኔ ወዬ ዋ ብዬ ልለይህ ዘመድ እንዳረዱት ሰቀቀን ነውና የሩቅ ሰው ቢወዱት የአገሬን ልጅ ትቼ ወረባቦን ትቼ ረሆሎን ትቼ ረጁን ትቼ የሰው አገር ሳድን ቀረው እንደ ከሳሁ ጎኔ ሳይደነድን ሆነ ሆኔ ጉዴነ እንዴነ እንደምን አለህ ተበድዬ ኑሬ አንጀቴ ተቃጥሎ አንጀቴ ተቆርጦ ስቀጥል ከርሜ ዳግሚያ ሰው ወደድኩኝ ልብ የለኝ ምኔ ሰው ሆነ ሆኒ ዘመዴ ዘመዴ ዘመድ ዘመዴ ሆነ ሆኒ ለጋር ታምሜዋሽ ላይ ላገግም በሽታዬ ጠና ወደ አረር ላግኝ በባቡሩ መንገድ የቆምኩታውን ስንቱን አሳልፌ ንዘልቀው ይሆን ሆነ ሆነ እንዴነ እንዴነ ምር እንደምን አለህ ምር እንደምን አለህ ወዘብዘፍ ያለ ነው የግራ አጥር እኔ ለጅል ፍቅርም ብዛም አልጥር ሆነ ሆነ አባይ ወዲያ ማዶ ያለችው እንዶድ እንዴት አርገው ቢያጡት ይለቃል መውደድ ሆነ ሆነ ዘመዴ ዘመዴ ሆነ ሆነ ምንስ ትልቅ ብትሆን ትልቅ ቢወልድህ አገሩን ግዛ እንጂ ልቤን ምን ቢያገድህ ሱ ዘመድ የት ሆነ ሆነ ሆነ ሆነ እንዴነ እንዴነ ድንጋይ በወረውር ደረቱን መታው ምነው ኩላሊቱን ልቡን ባገኘው እንዴነ እንዴነህ ምንኛ ደግ ነው ሲሜነኛ መሆን ተወገራ ልፌ አገኘው እንደሆን ሆነ ሆነ ዘመዴ መጀን አምስቱ በረኛ ሻባድር መጀን አምስቱ በረኛ አራት ወሎ መጀን ዱበርቲ አደራ አዝሮ አዝሮ ይጣል ሆደኛ ሆነ ሆዴ ዘበዴ ዘበዴ እንዴነ እንዴነ ሆነ ሆ እንደምን አለህ ሆነነነ ያባራል እኔም ለፈለፍኩ ሞላ አገሩ ስማ ግደለኛ አንተ ልጅ በተጠቀምክና ሰማይን የሚያህል ብራና ተፍቆ አባይን የሚያህል ቀለም ተበጥብጦ ውድህና ውዴ በአንድ ላይ ተጽፎ ሳንጠጣው ቅር በባራ ፍሶት ሰው ሆነ ሆኔ ሆነ ሆኔ ሮማን ከንፈሪ የሸንኮራሸት ነው ቢበሉት ያጠግባል ቢጠጡት ማር ነው እንደምን አለህ እንደምን አለህ ረጀጁ ታልጋው ስንዝር የምታራርቀው እንደ ባህር አረብ ቅስማ የደመቀው እንደ ቀትር በዓል ሽንጧ የረቀቀው እንደ ኢየሩሳሌም አንጀቷ የራቀው ስተኛ ክናዷ ስንዝር የምትርቀው ስታንተርስ ክንዷን የምታስጨንቀው ስትስንተ መሬት የምትደባልቀው ትንፋሿ እንዳረቂ ሐሞት የሚከተው ከንፈሯ እንዳራስ ልጅ የሚርበተበተው እጥር ምጥን ያላት የልጅ መቤት ዘሯ የተጣራ ልቅም እንደ ስንዴ ጥሩ እንደ ወተት የሆሎ ሳዱላ መኳንንት ያጫት ዳኛው ገሰገሰ ሊያፈጣጥማት አጥንት የረገፈ ትሰናበታት አትለማም አስተማም እኔ እዚህ ስሞት ሆነ ሆኔ ሆነ ሆኔ ሆነ ሆኔ እንደምን አለህ እንደምን አለህ ሆነ ሆኔ እንደነ እንደነህ አረ እንደምን አለህ ደሴ ግራር እንጂ አበቅልም ጥድ ፍቅር ለመጨረስ ያልታደልኩትን እስቲ እናንተ ተኙ፣ እኔ ስራ አለብኝ። ግንብ ገነባለሁ ፍቅር ተንዶብኝ ሆነ ሆኔ ሆነ ሆኔ ዘመዴ ዘመዴ እናቴ ይሉኛል ኧረ ልጄ ልጄ አባቴ ይሉኛል ኧረ ልጄ ልጄ እስቲ ትውልድን ቆጥረህ ንገረኝ ተወንዳንተነ ትዝ የምትለኝ ሆነ ሆነ ሆነ ዘመዴ ዘመዴ ተጫዋውተን ነበር ውል ያለው ነገር ሰው ተዘነጋህ ተረሳ ይቅር ወዴት ሸርተት ሸርተት ያዳጥህ ይመስል እኔ እንደ ብላቴ አረግሃለሁ ስልሱ ሆነ ሆነ ዘበሪ ዘበዲ ማን አባቱ ያዘኛል ምን የጎበረበት በገዛ ትዳሬ ውሃ ብሞላበት እኔው በገዛ እጄ ለፍቅር ሟች ብሆን አጠፋች ትቀጣ የሚለኝ ማን ይሆን? ሆነ ሆኔ አገሩ የንጉስ ነው ነገ ያልቃል ክፉ ነገር ተሆነ መች ነቃነቃል የሰራሃኝ ስራ የበደልከኝ በደል መቻል ለማምዳል እንደው እንዴት አደርክ